ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም፣ እግዚአብሔር ይመስገን።
ነው የምደውልልዎት አቤት።
ከጅቡቲ ነው የምደውልልዎት።
እሺ፣ እንዴት ዋልክ?
ሰላም። አሁን warehouse check አድርጌ ነበርና location የት ነበር የሞሉት?
አስኮ አዲስ ሰፈር።
Okay። እዚህ ጋር ግን ቸርችል ስለሆነ የሞላችሁ በ location ምክንያት ዛሬ አልወጣም፣ ነገ እንደሚላክ ነው የተነገረ።
ወይኔ በስመ አብ ወወልድ።
Okay። እዚህ ጋር የሚያሳየን ቸርችል እንደሞሉት ነው። location check ኧረ በእናትህ እኔ እኮ በየቀኑ እኮ ነው order የማደርገው እኮ ትናንትና እንኳን deliver አድርጎልኛል ልጁ አምጥቶ።
Okay። location ኑን check አድርገውታል። አሁን ከተማቸውት እስኪ check ያድርጉት። እዚህ ጋር አሁን ቸርችል ነው እያሳየን ያለ ነው።
በእናትህ እኔ ነኝ ጥፋተኛ።